hello hello hello ጤና ይስጥልኝ።
hello ጤና ይስጥልኝ። እማ አብሮ ይስጥልን።
እ፣ ሁለት ቦታ እንትን ለማስያዝ ነበረ።
እሺ ስሞትን ይንገሩኝ። እሺ
ትዕግስት ፈይሳ።
ትዕግስት ፈይሳ።
አዎ
እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ስድስት ዜሮ ስድስት ሀምሳ ሰባት ሀምሳ ሰባት ዘጠና ዘጠኝ አስራ ስድስት
እሺ መደበኛ ነው VIP ነው መታደም የሚፈልጉት?
እ፣ ዋጋቸውን ትነግሪኝ?
መደበኛ ሶስት መቶ ብር VIP አምስት መቶ ብር ለተማሪዎች ሁለት መቶ ብር
እ፣ መደበኛ ሶስት መቶ ብር VIP አምስት መቶ ብር እ፣ ለተማሪዎች ሁለት መቶ ብር
Hello አቤት አይሰማም VIP ው ስንት አልሽኝ? እማ VIP አምስት መቶ ብር
እ፣ ውዴ VIP ው መደ- normal ይሁን።
normal VIP ው መግቢያ ወይስ normal ይሁን? VIP አምስት አምስት መቶ አምስት አምስት መቶ እሺ፣ እሺ፣ VIP አድርጊልን ሁለት ቦታ ለሁለት ሰው እሺ።
ለሁለት ሰው እሺ ዛሬ እ፣ አዎ።
ስለ ቲኬቱን እዛው ያገኛሉ ከአስራ አንድ ሰዓት ጀምሮ ነው ፕሮግራሙ ቲኬቱን አሁን ሄደው Okay፣ መቁረጥ እሺ።
ይችላሉ
ትኬቱን አሁን ሄጄ መቁረጥ የምችለው እዛው በር ላይ ከፍዬ መቀበል እችላለሁ።
አዎ በር ላይ ከፍለው መቀበል ይችላሉ አስራ አንድ ሰዓት ነው Okay።
የሚጀምረው ቀደም ብለው ይድረሱ
Okay፣ በምን በምንድን ነው መክፈል የሚቻለው? እዛ ጋር በ mobile banking ምናምን መክፈል ይቻላል?
ይቻላል አዎ transfer ም cash መስጠት ይቻላል Okay፣ እሺ። በጣም እሺ ግናለሁ እሺ እኔም አመሰግናለሁ መልካም ቀንሽ አሜን